Hello ጤና ይስጥልኝ።
አብሮ ይስጥልን። ዛሬ stand-up comedy አለ እንዴ? ለመግባት ፈልጌ ነበር። ምንድን ነው ያስፈልገው? ቀድሞ ነው ማስያዝ የሚቻለው ወይስ ምንድን ነው?
አዎ ቀድሞ ቦታ ያስይዙና ትኬቱን እዛው ያገኛሉ በአካል መጥተው።
okay so ክፍያው መፈጸም ይኖርብኛል ማለት ነው።
እ፣ ክፍያው transfer ማድረግም ይችላሉ፣ እዛው በአካል መጥተውም መክፈል ይችላሉ።
እሺ፣ እሺ፣ thank you።
የስንት ስምንት ሰዓት ሰዓት ነው የሚጀምረው?
መታደም የፈለጉት?
ስምንት ሰዓት የስምንት ሰዓት እሺ ስሞትን ይንገሩኝና ቦታ ያስይዙ።
እሺ። ብስራት ፍቅሩ
ብስራት ማን?
ፍቅሩ
እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ አስራ ሁለት አስራ ሁለት ስልሳ ስድስት
ስልሳ ሰላ- ስድስት ሰላሳ አንድ
እሺ ሰባ ስድስት
የስምንት ሰዓቱን ነው መታደም የፈለጉት?
አ አ እሺ ለስንት ሰው ነው? ለአንድ ሰው ነው ወይስ ለስንት ሰው ነው ቦታ የሚያስይዙ?
ሶስት ሰው ነው የፈለኩት።
እሺ እ፣ መግቢያ አራት መቶ ብር ነው። ትኬቱን እዛው ካሁን ጀምሮ እዛው ማግኘት ይችላሉ። ከቻሉ ቀደም ብለው ይምጡ።
እሺ፣ እሺ፣ እሺ፣ አመሰግናለሁ።
እናመሰግናለን። መልካም ቀን እንዶት እሺ፣ እሺ።